ውጤት ማወቅ ፈልጌ ነበር።
እሺ ከአስር ኮድ ነው የሚገርምህ።
አስር
እሺ አስር ሰባ ሰባት ሰባ ሰባት ሰባ አንድ ስልሳ ሰባት
update አድርጌልሃለሁ update አድርጌልሃለሁ። አሁን check ማድረግ ትችላለህ እና አሁን ውጤቱ ማወቅ ይቻላል።
ትችላለህ። ለውስጥ ነው እ፣ አምስት team ቀይ ሆኖ ብሏል።
አመሰግናለሁ።
ችግር የለም።